እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁ። ሁልጊዜ ፊቱን ፈልጉ እናንተ የምድር ትሑታን፣ እግዚአብሔርን ፈልጉ፣ ጽድቅንም ፈልጉ፣ ትሕትናንም ፈልጉ።
በፍጹም ልቤ ፈልጌሃለው ኑሮ ካንተ ጋር ሙጥኝ ብያለው ኃይሌ ታናሽም ቢሆን ሳስብ ግን በረታለው አይዞ ያልከኝን አይዞ ገና እከተልህ አይዞ አለው ኃይሌ ታናሽም ቢሆን ሳስብ ግን በረታለው አይዞ ያልከኝን አይዞ ገና እከተልህ አይዞ አለው የነፋስ ጩኸት በበዛበት በምድረ በዳ ሳለው ያየህ የባረከኝ ገብተ ልቤ ጓዳ በምረት እሳት ከመሰውያህ አፌን ዳስሃል ዛሬም አሌላ ነኝ ኢየሱስ በእምነት ለእኔ ቆመሃል ምሕረት ያየሁ የምሕረት ልጅ ነኝ የሰማይ ደጅ የተከፈተልኝ ቀና ስል አይኖችን ሳንሳ አይሃለሁ ከዙፋን ስትነሳ ጀግኖ መሄድ አስተምረኸኛል ተምሬአለሁ እጄን አልሰጥም ለሚጎትትኝ ወደ ኋላዬ ጉዞዬ የድል ግቤም ጽኑ ነው እስከ መጨረሻ አውቄዋለሁ ድንግራይን የኔ መድረሻ አንድ ስንኳ ከቶ አያድክመኝ እህቴ ከንቱ እንዳይሆንብኝ በዘላለም ተስፋ እሮጣለሁ ዕጣ ፈንታዬንም አግኝቼዋለሁ በፍጹም ልቤ ፈልጌሃለሁ ኑሮ ካንተ ጋር ፍጹም ብያለሁ ኃይሌ ታናሽም ቢሆን ሳስብ ግን በረታለሁ አይዞ ያልከኝን አይዞ ገና እከተልህ አይዞ አለው ኃይሌ ታናሽም ቢሆን ሳስብ ግን በረታለሁ አይዞ ያልከኝን አይዞ ገና እከተልህ አይዞ አለው እስኪገለል ፈቀቅ ይበል ግዙፍ ተራራ በውስጤ ብዙ ታምራት አለ አንድ በአንድ ላውራ የጊዜ ሽሚያ አያስፈልግም ሁሉ ተይዟል ኢየሱስ ካንተ ጋር ውላለኝና ስፍራዬ ሞልቷል እነሳለው እንዳስደምጥኝ በፍጹም ልቤ ፈልጌሃለው ኑሮ ካንተ ጋር ፍጹም ብያለው ኃይሌ ታናሽም ቢሆን ሳስብ ግን በረታለው አይዞ ያልከኝን አይዞ ገና እከተልህ አይዞ አለው ኃይሌ ታናሽም ቢሆን ሳስብ ግን በረታለው አይዞ ያልከኝን አይዞ